ጤና ይስጥልኝ ጉዳይ አርሴማ እባላለሁ። ምን ልርዳው?
አብሮ ይስጥልኝ አህመድ እባላለሁ።
እሺ ምን ልርዳዎት?
የሆነ ማስታወቂያ እዚህ ተለጥፎ አይቼ ነበርና ስራ ቅጥር ፈልጌ።
okay ምን ላይ ነው የተለጠፈ? ያዩት ቴሌግራም ላይ ነው።
አይ የሆነ እንትን ላይ ነው ሰሌዳ ላይ ነው።
የአዲስ አበባ ውስጥ ነው አይደል የሚኖሩት?
አይ አዲስ አበባ ደሴ ነው
የት? ደሴ።
ደሴ።
okay እሺ እ ለጊዜው አዲስ አበባ ውስጥ ብቻ ነው እየሰራን ያለነው። ወደዛ በምንመጣበት ሰዓት አገልግሎታችንን መጠቀም ይችላሉ።
እሺ፣ እሺ።
እሺ መልካም ቀን።
መልካም ቀን።